አይሰማም። ቤቱ ይዘልኝ ለወደዚህ አይሰማም። እ እንትን አንድ ቡድን ጥሎኝ ፍሪ ቢት አለው የለውም?
ካሻር ኮዱን ንገረኝና ቼክ ላደርግልህ።
እሺ አስራ ሁለት አስራ ሁለት
አስራ አራት አስራ አራት
አስራ አራት አስራ አራት
ዘጠና ስድስት
አለው መቶ ስልሳ ብር ለቆልሃል። እሺ ስንት መቶ ስልሳ ብር ይሰጡኛል?
አዎ።
እሺ እትዬ አመሰግናለሁ።
እሺ እኔም አመሰግናለሁ።